የመኪና ነው አይደል?
machinery spare part ይላል። ሁሉንም ነው መሰለኝ። ማሽን አዎ። ሰላም ጤና hello።
ይስጥልኝ።
አቤት
ከዊ ፕላስ ወርሽ ነበር ምደውልልሽ።
እ እ ከዊ ፕላስ solution ነበር ምደውልልሽ።
ከየት
ከዊ ፕላስ solution የት ነው እሱ?
ባለፈው application ኣችን ላይ ተመዝግባችሁ ነበር። ID አዎ።
collection ነው አይደል?
አዎ አዎ እኮ ባለፈው application ኣችን ላይ ተመዝግባችሁ አዎ ነበር።
አዎ አሁን ደግሞ ተመዝግበናል።
የተመዘገቡ ጥያቄዎችን account ኦችን active እያደረግን ስለሆነ እሺ አሁን ለማንኛውም ለቅሶ ላይ ነኝ እኔ ነኝ።
እሺ እሺ